ሰላም ይስጥልኝ። ቺፕቺፕ እባክዎን ይገባል።
ያስልም ሰላም አብሮ ይስጥልኝ።
አይ ትናንትና ዕቃ order አድርገን ነበረ እሺ
እና ሶስት ሰዓት አካባቢ እንመጣለን ብለው ደወሉ፣ ግን እስካሁን ድረስ አልደረሱም። ያው በተደጋጋሚ እንደዚህ ነገር ከሰተብን ነው ወይ driver ጠይቀው ነበር፣ ደውሎት ነበር።
አዎ፣ ሶስት ሰዓት ላይ ደውለው እንመጣለን አሉ። ተደጋጋሚ ደወልኩላቸው። የፍቻ አካባቢ አሉ ከጧት ጀምረው ለምን እኛ ደግሞ መስሪያ ቤት እዚህ ሸገር ጋራጅ ስለሆንን ይኸው እየወጣን ነው። ዘጠኝ ሰዓት ሰራተኞች አሉ። አሁንም ደግሞ አስር ሰዓት ወጪዎች እየወጣን ነው እና ቢስተካከልልን እንደ ሀሳብ ማለት ነው። ብዙ ጊዜ ነው የተመለሰብን። ቲማቲም ምናምን እየተበላሸ ቃሪያ እየተበላሸ ነው ሲውል ሲያደር
OK። በዚህ ቁጥር ያደረጉት እ?
በዚህ ቁጥር ነው order ያደረጉት።
አይ በዚህ አይደለም። አጋጣሚ በሌላ ስልክ ተደውላ አልነሳልኝ ሲል ዜሮ ዘጠኝ ሰላሳ ሁለት ድንገት order ያደረኩበትን ማለት ነው
ዘጠኝ ሰላሳ ሁለት አስራ ስምንት
እሺ አስራ ስድስት ዜሮ ስድስት
ምጥን በሚል
አዎ በዚህ የሚል ነው። ሌላ ሪቶችም አሉ ማለት ተደጋጋሚ እንደዚህ አይነት ነገር እየተከሰተ እየተመለሰ እየተበላሸብን ስለሆነ እንደ ሀሳብ ብታስተካክሉልን ይቅርታ፣ በጣም እናስተካክላለን።
እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ